በሱ ቤት በጣም ነው ደስ የሚለው።
hello ጤና ይስጥልን Best Bet ሰላም ነው?
አለ እግዚአብሔር ይመስገን።
አይሰማም። እሺ ምን እንርዶት?
እንትን withdraw አድርጌ ነበር ወደ ባንክ እና እሺ አንድ ሀያ ደቂቃ አለፈው አልገባም ባንኩ ላይ።
እሺ አንዴ ጠብቀኝ። እሺ እሺ አይሻ hello ሰላም ጤና አቤት ድብር ነበር።
ስድስት መቶ ብር ለምሳሌ ስልክህን ንገረኝ።
ዜሮ ዘጠኝ አርባ አምስት አርባ አምስት አስር እሺ ሀያ ሀያ ዘጠና ሁለት እሺ አንድ ደቂቃ ጠብቀኝ።
እሺ
ስድስት መቶ ብር process ላይ ስለሆነ ነው። እሺ ለቻፓ ሳውቅልሃለሁ፣ ይገባልሃል አሁን።
okay በ- ወደ እንትን ነው ያው ያዘዝኩት ወደ ንግድ ባንክ።
ለቻፓ አይደል ያዘዝከው?
አዎ አዎ ስለዚህ ከምን ያህል እንትን በኋላ ይገባልኛል?
maximum ሁለት ሰዓት ነው የሚፈጀው፣ ግን እኔ አሁን አሳውቅልሃለሁ፣ ይገባልሃል።
እሺ አመሰግናለሁ።
ስለደወሉ እናመሰግናለን። መልካም እሺ እሺ thank you